hello ጤና ይስጥልኝ ሚካኤል ነኝ በኮ ምን ልርዳው?
እኮ ብር ብር ብር እስካሁን አልገባልኝም። እስቲ ይበልኝልኝ withdraw ነው deposit?
ነው
እሺ በዚህ ቁጥር ነው?
አዎ፣ በዚህ ቁጥር ማታ ነበረ። እስካሁን ደግሞ አልገባም።
እሺ እሺ ስንት ብር ነው?
ሁለት ሺህ አራት መቶ
ሁለት ሺህ አራት መቶ ብር ነው።
አዎ
እሺ process ላይ ነው ያለው። ለሳንቲም ፒ ያሳውቅልሃለሁ። እሺ ትንሽ ጠብቅ። በጣም ብዙ transaction ስላለ ነው እየቆየባቸው ያለው። ታገስም። እሺ ይስተካከላል።
እሺ አስታውሽ እስቲ በእናትሽ እሺ አሳውቅልሃለሁ። አይ ያሳውቅልሃለሁ። የብዙ customer ስለሆነ እያሳወቅናቸው ነው። ይስተካከላል።